እስቲ መቼ የሆነ order ተባበሩኝ።
ምን ነበር
ተቃራኒ የሆነ ነው። ሀያ አርባ አራት
አራት ነው ሀያ አርባ አራት እና ሀያ ስልሳ
ሀያ ስልሳ የትኛውን እንዲወጣል የፈለግከው?
ሀያ አርባ አራት እሺ አንዴ ጠብቀኝ። እሺ እሺ
እድ ወይ ከፊት ጋር የሚነሳ ነው እንዲወጣል የፈለግከው?
አዎ ከኦስካር ፊጋ
ምሳሌ ተምረት የሚሄደው እሺ፣ እሺ።
አንዴ ጠብቀኝ። እሺ ዚያድ ያኛው እሺ።
ይክፈልልኝ እና ጠይቃለሁ።
እንደምን መሰለሽ
በደ
እሺ
ዚያድ ወይ
እ ሀያ ስልሳው ይወጣልሃል። እሺ የሞተረኛ ስለሆነ ማለት ነው።
እሱ ነው የፊጋውን የሚወጣው።
አዎ የሞተረኛ ነው። የአንተ ሳይክለኛ አይደለ?
አይ ምን ችግር አለ ታዲያ?
አይ አንተ መስራታችን ያስቀጣቸዋል።
እሺ እሱ ይወጣልሃል የፊጋውን ስራው። እሺ እሺ እሺ ዚያድ